ሄሎ አቤት አቤት አቤት ሄሎ አቤት አንቺ ይሰማል?
ይሰማል?
ከዊፕላስ ሶሉሽን የትራንስፖርቴሽን ድርጅት
እሺ እ፣ ድርጅታችን ያው የትራንስፖርቴሽን አገልግሎት ተቋም ነው። ለአሽከርካሪዎች ደግሞ ለየት ያለ ገንዘብ መጥናል።
አ እንደፈለክ በሚ ሂድ ምን አይሰም አሽከርካሪዎች ለየት ያለ ገንዘብ መጥተናል።
የሆነ ስራ ላይ ነኝ ያልኩት እ?
መኪና ይልቅ በደብቻ ያለሽ በኋላ